Hello, హలో Abis,
అమ్మ oye, ven,
తీసినావు
దానికి దేమో ఇప్పుడు ሞከር ብዬ ነው እ, በደንብ ምን ይሰማል ማወራው በደንብ አዎ።
ይሰማሻል ይሰማለሁ።
እንደ እንደ ትክክል እ?
እንደ ትክክለኛ ነው የሚሰማው አዎ አዎ ኦኬ ኦኬ አይ እሺ እና በዚህ ስልክ ደውዪልኝ መልሰሽ እሺ እሺ፣ አሁን አሁን ደውዪልኝ አዎ ምን አይመችሽም ችግር የለውም ካልተመቸሽ ይመ- ይመቸኛል።
በቃ ደውዪ በዚህ ስልክ ማለት ነው እሺ እሺ እሺ